ሄሎ
ጤና ይስጥልኝ።
ሄሎ አብረሽ ሄሎ ጤና ነን?
ይስጥልኝ። አሊባባ አዎ ነው።
ኦኬ። አንድ የሆነች ግራንድ አይቴን አይቼ ነበረ።
እሺ አሁን እንዲ አለች እንዴ?
ግራንድ አይቴሊያ እ እ ይ- የቆየ ነው አባ የቆየ ነው። አርባ
ኧረ ሪሰንት ነው።
የቆየ ነው የለም እ?
እ እ?
እ የቆየ ነው የለም።
okay። ምን መኪና አላቸው? አውቶማቲክ መኪና ከባንክ ጋር እንትን የሚል
ኮሮላም አለ compact ኮሮላ።
እቴ- መሪው ዞሮ ነው ያልዞረ ነው compact ኡ?
የዞረ
እነሱ ብቻ ናቸው ያሉት አሁን ኮሮላና compact።
አስራ ሶስት ሌላ አሁን አሁን እንትን የላቸውም የላ እንትና ምናምን የለንም። አዎ ሌሌንሳ አለ አለ ሁለት ሺህ አስራ አራት አለ
okay። በባንክ ነው ወይስ እ፣ ካለ ባንክ?
በባንክ በባንክ okay። ስንት ይባላል ዋጋው?
እ፣ ስልክ ስጥክና ፓስተር ነው ያለው። እ፣ እነሱን አኑራቸው። ፓስተር ያለው ግቢ ነው ያለው።
ስንት ያን ነው?
ስልክ ልንገርክ እሺ።
አርባ አራት አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት
አርባ አራት ዜሮ ዜሮ ሰማንያ ሰባት እሺ።
አስራ አንድ እሺ።
አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ እሺ።
እሺ እሺ